ታዲያ ታዲያ ሌላው ጤና ይስጥልን ጤና ይስጥልን።
ማርብል ቱቶርስ
ኦፍኮርስ ማን ደብል ከዊ ፕላስ ሶሉሽን ነበር የምደውለው።
ኦኬ ባለፈው አፕሊኬሽናችን ላይ ተመዝግባችሁ ነበር አይደል?
ኦፍኮርስ ያላለቀ የላይሰንስ ፕሮ- ላይሰንስ ስለነበር እሱም ስንጨርስ
አዎ አሁን አንዳንድ system ላይ የሚሞሉ ጥያቄዎችንም በዛው እየጠየቅኩ ነበር እና እችላለሁ መጠየቅ አሁን ሌላው ከአንዱ ምን ያህል ጊዜ የሚወስድ ነው?
እም፣ ትንሽ ደቂቃ አንድ ሁለት OK።
ደቂቃ ምናምን። እሺ OK።
እ፣ ማርብል ቲቶር ነው አይደል የድርጅቱ ስም?
አዎ ማርብል ቲቶር። እሺ የት አካባቢ ነው ያለው?
አራት ኪሎ አካባቢ አራት ኪሎ የቱ ጋር አራት ኪሎ አምስተርዳም ሞል እ እ አራት ኪሎ አምስተርዳም ሞል
ምን ሞል ይቅርታ፣ አምባሳደር አምባሳደር። እሺ እሺ contact person ማን ነው?
contact person ዳዊት ተስፋ- ዳዊት ተስፋዬ ዳዊት ተስፋዬ። በዚህ እም፣ እሺ በዚህ ስልክ በዚህ ስልክ OK እሺ ዜሮ ዘጠኝ ሰባ ሶስት ሰላሳ አምስት አስራ ሶስት ሰማንያ ሰባት እሺ የስራ ቀናችሁ hello።
24/7 ነው እ?
all the week all the OK week OK seven twenty four ማለት ነው አዎ OK እሺ ሎጎ አላችሁ እንዴ
of course አዎ እሺ እ፣ ንግድ ፍቃድ ወይ TIN number ወይንም ደግሞ መታወቂያ በቴሌግራም ልትልክልኝ ትችላለህ
እችላለሁ እሺ መልእክት አስቀምጥ እዚህ በዚህ ስልክ አለ ቴሌግራም
of course አዎ እም፣ በቃ እሺ እሱን እ፣ ቴሌግራም ላይ መልዕክት አስቀምጥ መልእክት አስቀምጥልሃለሁ። እሺ ሌላው ደግሞ ለ social media ማስታወቂያ የሚሆን ከማስታወቂያ ባለሙያዎች ጋር እንሰራለን እና OK እናንተም ከኛ ጋር እንደምትሰሩ እኛም ከእናንተ ጋር እንደምንሰራ እናንተ office መተን ማስታወቂያዎችን መቅረጽ እንችላለን።
of course thank እሺ አመሰግናለሁ። መልካም ጊዜ።
you እሺ